hello ቪዛ ለምን የሚባክዎት ምን አይነት የጉዞ መረጃ ልስጥዎት?
ወደ ህንድ ለመሄድ ፈልጌ ነበር።
ወዴት?
ወደ ህንድ
እሺ፣ በምን ነበር መሄድ የፈለጉት?
በ plane
አይ ለምንድን ነው መሄድ የፈለጉት ማለት ነው ደንበኛችን።
ነው። ይቅርታ፣ ለመዝናናት ነው።
እሺ፣ ለ visiting ነው።
አዎ።
እሺ፣ ስለዚህ አስፈላጊ ዶክሜንቶችን ይዘው ሄደው